ጤና ይስጥልኝ። አሪፍ ፔር ሪስኒንግ እባክዎ ምንድርዶ
እንትን ቱ ስፖርት እንትን ውትድሮ አረጉት ብር እንትን አልገባም እስካሁን።
አሁን የሞከሩት ደንበኛችን እ?
ይሰማል።
አዎ ይሰማል።
እሺ አሁን የሞከሩት
አልሞከሩም። ትላንት ማታ ነው። ባለማ አይ ሐለ
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
እ?
ስሞትን ይንገሩኝ።
ስሙ እ፣ ስሙ አዎ ወይም- ወይም number ኡ ቁጥር
ማን ነው?
አነስ አብዲ ነው እንትን አነስ አብዲ አነስ አብዲ ነው።
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
እ?
ቴሌብር በዚህ ቁጥር ነው የሚጠቀሙት?
ቴሌብርት መካና ከልዓት ይሄ ነው አዎ።
እሺ እሺ ዊዝድሮ ማድረግ የፈለጉት የገንዘብ መጠን ስንት ነው?
እ?
ዊዝድሮ ማድረግ የፈለጉት የገንዘብ መጠን ስንት ነው?
ገንዘብ እ፣ ብሩ አዎ
أكون سؤال بغلا في في سبع في عندي في سبع مطابق أكون شن بغلا مالي أفضل بغلا أيضا لم أكون شن بغلا مرة عندي عندي جزء في عم متى عندي جزء أعرف أعرف متى في أعرف متى أعرف متى أعرف متى عندي عندي جزء في عم متى عندي جزء أعرف متى فرزاس متر እሺ
أكون سؤال بغلا እሺ ደንበኛችን መረጃውን መዝግብ ይሉታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም አካውንታችን ስክሪንሾት አንስተው ይላኩልን።
أشي ቁጥር ላስይዞት ዜሮ ዘጠኝ ዘጠና ሁለት
أو يعرف أنت لو قلت صحيح ها قرنا قانون عبد علمك وكان بي አስራ ሶስት
ها
ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ስራ
አስራ ሶስት አይደለም አስራ ሶስት ባ ዜሮ ካግማ አንድ ሀምሳ አምስት ነው ቁርታ አንድ ጊዜ መልስ ዜሮ ዘጠኝ እኮ ይሉ ነው ቁርስ ይችላል እሺ ዝግጁ ሲሆኑ ይንገሩኝ ደንበኛችን።
እሺ ምን አልክሽ አንድ ጊዜ አንድ ጊዜ ዜሮ ዘጠኝ አስራ አስራ ሁለት ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ
ሀምሳ ሀምሳ አምስት አምስት ልክ ነው እሱ ነው ደንበኛችን።
እሱ ነው የምንደውለው
የቴሌግራም account ኣችን ነው። ወደዚህ screenshot አንስተው ይላኩልን።
እሺ በ message ላይ ወይም screenshot አዎ screenshot አንስተው ይላኩልን።
እሺ
ሌላ የመረዱት ነገር አለ?
አይ
እሺ፣ ስለደወሉና ቴሌግራም ወይ- ቴሌግራም ወይም ዋትሳፕ ቴሌግራም ቴሌግራም አለ ዋትሳፕ ዋትሳፕ ቴሌግራም ላይ ወይም ዋትሳፕ በቴሌግራም ነው ደንበኛችን።
ቴሌግራም የለም ወይና ሶስ ነው
ቴሌግራም የማይጠቀም ዋትሳፕ አለ።
ከሆነ ምናልባት ከአቅራቢያዋ ጓደኞት ካለ
እሺ በጓደኞች እሺ መላክ ይችላሉ።
አይ አይ ቴሌግራም ፍልስታን ሰው እንደካ ከስር ስሞትና ስልኮትን ማስቀመጥ አይርሱ። ስለደወሉና አመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ ማን ያስቀምጡ። መልካም ምሽት ይሁንልዎት።
እሺ እሺ